hello ጤና ይስጥልን።
ጤና ይስጥልን።
ዶምቲ ነው የምንወደውት።
እሺ የ stand up ኡን ቅዳሜ የአሁኑ ቅዳሜ ነው አይደል? የሱ ሁለት ትኬት ፈልጌ ነው።
ምንድን ነው VIP ን የፈለጉት? ኖርማል አይ ኖርማል
ኖርማል። እሺ
አላለቀም አይደል?
normal አራት መቶ ብር ነው። VIP አንድ ሺህ ብር ነው።
እሺ አላለቀም ከፈለጉ አይደል?
በአካል መምጣት ይችላሉ። ቅዳሜ
ይቻላል እንዴ? ቦታ ይኖራል ለቅዳሜ?
አዎ፣ እንዳይሞላ ብዬ ነው።
ይኖራል። ከፈለጉም አሁን link ልክሎትና በ link ኩ መመዝገብ ይችላሉ።
እሺ እመዘገባለሁ። አዎ በምን ትልኪልኛል?
በእሱ ልክሎታለሁ። ደረሰኛ እዛው attach የምታደርጉበት ስለሆነ እ ደ- አሪፍ ነው እሱ እሱ ልክሎት።
ቆንጆ ነው። አይሞላም አይደል? ከፍዬ ብሄድ
አዎ፣ ከፍላችሁ ብትመጡማ እንደውም ቦታ ተይዟለን።
የተሻለ ነው።
አዎ፣ እሺ የት ነው ቦታው?
ኢንተርኮንቲኔንታል ሆቴል
አዲሱ ነው የድሮ አዲሱ Inter Luxury ማለት ነው።
እ ኢንተርሌክቸሪ ኢንተርሌክቸሪ ማለት ነው።
እዛ ስንተኛ ላይ ስንተኛ ላይ አለን? እኛ ከታች ጀምሮ ስላለን አላችሁ? በቃ እሺ እሺ።
እሺ፣ thank you ነው።
በ link ኩ ቆርጣለሁ።
እሺ፣ ልክሎታለሁ።
account አለ እዛው?
አዎ እዛ ላይ ላይ account አለ። ስም፣ ስልክ፣ የሰው ብዛት
እሺ እና ደረሰኛ ታች አድርጊልሻል። እዛው ጋር ደረሰኛ አለሽ መላክ ነው።
በቃ ትኬት ይሰጥሻል የዛን ቀን።
ትኬት የዛ ቀን በር ላይ ነው።
አዎ ሰጥተን በር ላይ መግቢያ እዛ ውስጥ የሚቀበልሽ።
እሺ እሺ thank you።
እናመሰግናለን።
እሺ